ሃሌሉያ! ኢየሱስ ክርስቶስ እሱ ጌታ ነው። እንደገና እስቲ በእልልታ በጭብጨባ ለአምላካችን ለእግዚአብሔር ክብርን እንሰጣለን። ሃሌሉያ! ስሙ ይባረክ። አምላካችን በነገር ሁሉ ስሙ የተመሰገነ ይሁን። ሁላችሁ ጌታን ወዳችሁ ጌታን ልታመልኩ በዚህ ስፍራ እንዳላችሁ አውቃለሁ። የሁላችን ናፍቆት ጥማት አምላካችን እግዚአብሔር እንዲከብር ነው። ጌታ የተመሰገነ ይሁን። ሌላ ነገር የለንም። አምላካችን እሱ ከፍ ከፍ እንዲል ሃሌሉያ፣ ስሙ እንዲገን በልባችን ያለ ክርስቶስ እሱ የሁሉ የበላይ የሆነው በሕይወታችን እንዲከብር ስሙን ከፍ ከፍ ልናደርግ እዚህ ያለን እግዚአብሔር አምላክ ይባርካችሁ። ሁላችሁ ስለተገኛችሁ ጌታን ለማምለክ የአምላካችን ስም ብሩክ ይሆን። እግዚአብሔር ይባርካችሁ።
እንዴት ይረሳል ያደረክልኝ በቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬም ትኩስ ነው፣ ግን ቃል አጠረኝ እንዳልተርከው እንዴት ይረሳል ያደረክልኝ በቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬም ትኩስ ነው፣ ግን ቃል አጠረኝ እንዳልተርከው ብዘምር ቃላቶች ያጥሮኛል፣ ብናገር ቃላቶች ያጥሮኛል። ለፍቅር ምን ምላሽ ይገኛል? ኦሆ ብዘምር ቃላቶች ያጥሩኛል፣ ብናገር ቃላቶች ያጥሩኛል። ለፍቅር ምን ምላሽ ይገኛል? ኦሆ ሲነጋም ሲመሽም ሁል ጊዜ ማስታወሰው ከልቤ የማይጠፋው ዘላለማዊው ፍቅር ነው። ሲነጋም ሲመሽም ሁል ጊዜ ማስታወሰው ከልቤ የማይጠፋው ዘላለማዊ ኦ ሲነጋም ሲነጋም ሲመሽም ለጊዜ ማስታወሰው ከልቤ የማይጠፋው ዘላለማዊው ፍቅር ነው። አይታ ከተኝም ላገር ባወራ ስላንተ ክብር ስላንተ ዝና ምነው በሆነ ልቤ እንደ ጅረት እንደ ውሃ ፈሳሽ እንደ ገነት ምንጭ ምነው በሆነ ልቤ እንደ ጅረት እንደ ውሃ ፈሳሽ እንደ ገነት ምንጭ አምልኮ ማደሪያህን ይምላው ዝማሬ ማደሪያህን ይምላው እልልታ ማደሪያህን ይምላው ሃሌሉያ አምልኮ ማደሪያህን ይምላው ዝማሬ ማደሪያህን ይምላው እልልታ ማደሪያህን ይምላው ሃሌሉያ አምልኮ ማደሪያህን ይምላው ዝማሬ ማደሪያህን ይምላው እልልታ ማደሪያህን ይምላው አምልኮ አምልኮ ማደሪያህን ይምላው ዝማሬ ማደሪያህን ይምላው እልልታም ማደሪያህን ይምላው እልልታም ማደሪያህን ይምላው ሃሌሉያ እልልታ ማደሪያህን ይምላው ይገባል እልልታ ማደሪያህን ይምላው ኦ። ምነው ከዚህ በላይ ልቤ ቢሆንልኝ በቅኔ ተሞልቶ ፊት ቢፈስልኝ ወደ ካደረቀኛ ያንተ ክብር ዕቃ ኢየሱስ የተመስገን ምስጋናዬን እንካ ምነው ከዚህ በላይ ልቤ ቢሆንልኝ በቅኔ ተሞልቶ ፊት ቢፈስልኝ ወደ ካደረከኛ ያንተ ክብር ዕቃ ጌታ የተመስገን ምስጋናዬን እንካ ሃሌሉያ ነው ከዚህ በላይ ልቤ ቢሆንልኝ በቅኔ ተሞልቶ ፊት ቢፈስልኝ ወደ ካደረከኛ ያንተ ክብር ዕቃ ኢየሱስ የተመስገን ምስጋናዬን እንካ ካረካ ከወደድከው ምስጋናዬ ካስደሰት አምላኬ ሆይ በየዕለቱ ለስም ክብር ይሁንል ወዳጄ ሆይ በየዕለቱ ለስም ክብር ይሁንል ካረካ ከወደድከው ምስጋናዬ ካስደሰት አምላኬ ሆይ በየዕለቱ ለስም ክብር ይሁንል ወዳጄ ሆይ በየዕለቱ በስም ክብር ይሁንል ይሁንል ሃሌሉያ አሜን ሃሌሉ ሃሌሉያ ምረትና ጸጋ ፍቅር የበዛለት ኧረ እንደኔ ማነው መልካም ያደርግለት አንተ ደስ ካለ ካረካ ምስጋናዬ እገዛልሃለው የኔ ወዳጅ በሁለንተናዬ ምረትና ጸጋ ፍቅሬ በዛለት ኧረ እንደኔ ማነው መልካም ያደርግለት አንተን ደስ ካለ ካረካ ምስጋናዬ እገዛልሃለው የኔ ወዳጅ በሁለንተናዬ ካረካ ከወደድከው ምስጋናዬ ካስደሰት አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ ወዳጄ ሆይ በየዕለቱ ለስም ክብር ይሁንል ከረካ ከወደድከው ምስጋናዬ ካስደሰት አምላኪ ሆይ በየዕለቱ ለስም ክብር ይሁንል ወዳጄ ሆይ በየዕለቱ ለስም ክብር ይሁንል ይሁንልህ መንፈስ ባለበት ሆ ክብር በሞላበት እንዴት ደስ ያሰኛል የኔ ጌታ ለስም መቀኘቱ ስም ሞገሴ ነው አሃ መገኘት ፈውሴ አክብሮትን ታብዛ አሃ ታመስገን ነፍሴ ሃሌሉያ መንፈስ ባለበት ሆ ክብርህ በሞላበት አሃ እንዴት ደስ ያሰኛል የኔ ጌታ ለስም መቀኘት ስም ሞገሴ ነው አሃ መገኘት ፈውሴ አክብሮትን ታብዛ ታመስግን ነፍሴ ካረካ ከወደድከው ምስጋናዬ ካስደሰተ አምላኬ ሆይ በየዕለቱ ለስም ክብር ይሁንል ወዳጄ ሆይ በየዕለቱ ለስም ክብር ይሁንል ካረካ ከወደድከው ምስጋናዬ ካስደሰተ አምላኬ ሆይ በየዕለቱ ለስም ክብር ይሁንል ወዳጄ ሆይ በየዕለቱ ለስም ክብር ይሁንል ይሁንልህ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ። እንደገና አልትልቅ እልልታ ጭብጨባ ለአምላካችን ለእግዚአብሔር። መንፈስ ባለበት ሆ ክብር በሞላበት ሃሌሉያ እንዴት ደስ ያሰኛል የኔ ጌታ ለስም መቀኘት ስም ሞገሴ ነው መገኘት ፈውሴ ሃሌሉያ አክብሮትን ታብዛ ታመስግን ነፍሴ ሃሌሉያ ታመስግን ነፍሴ ታመስግን ነፍሴ ሃሌሉያ ክብር ይገባዋል፣ ምስጋና ይገባዋል። አምልኮ ይገባዋል። ሃሌሉያ አቤት ምረት የበዛለት እንደኔ ያለ እንደኔ ያለ አቤት ጸጋ የበዛለት እንደኔ ያለው እንደኔ ያለው እንደኔ ያለው ያመስግን እንጂ ኦሆ ስላደረክለት ሌላ ምን ቃል አለው? ሌላ ምን ቃል አለው? ሃሌሉያ አቤት ምረት የበዛለት እንደኔ ያለ ኦ፣ እንደኔ ያለ አቤት ጸጋ የበዛለት እንደኔ ያለው እንደኔ ያለው እንደኔ ያለው ያመስግን እንጂ ኦሆ ስላደረክለት ሌላ ምን ቃል አለው? ሌላ ምን ቃል አለው? ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርህን አይቼው ልኖር ጠግቤ ልኖር ጠግቤ ሃሌሉያ ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርህን አይቼው ልኖር ጠግቤ ልኖር ጠግቤ ሃሌሉያ ልኖር ጠግቤ አዎን ልኖር ጠግቤ ልኖር ጠግቤ ልኖር ጠግቤ አሜን ልኖር ጠግቤ አንደበት ያለው ሁሉ ክቡር ስምህን ያመስግነው ክቡር ስምህን ያመስግነው ምሕረት ጸጋ የበዛለት ማዳንህን ይናገረው ማዳንህን ይናገረው ከአማልክት መሃል አንተ ብቻህን ጌታነ አንተ ብቻህን አምላክነ አቤት ምረት የበዛለት እንደኔ ያለ ኦሆ፣ እንደኔ ያለው ሃሌሉያ አቤት ጸጋ የበዛለት እንደኔ ያለው እንደኔ ያለው እንደኔ ያለው ያመስግን እንጂ ኦሆ፣ ስላደረግለት ሌላ ምን ቃል አለው? ሌላ ምን ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ የውስጥ ሀሳቤ ክብርን አይቼው ልኖር ጠግቤ ልኖር ጠግቤ ልኖር ጠግቤ አሜን ልኖር ጠግቤ ልኖር ጠግቤ ሃሌሉያ ልኖር ጠግቤ ልኖር ጠግቤ አዎን ልኖር ጠግቤ ሃሌሉያ ልኖር ጠግቤ አሜን ልኖር ጠግቤ እልልታን ጭብጨባን እንደገና ለአምላካችን ለእግዚአብሔር ሃሌሉያ ኢየሱስ ጌታ ነው ይገባዋል አሜን ክብርህን ሳይ ጠግባለሁ እንዳለ የሚያጠግብ የእግዚአብሔር ክብር ያግኘን ሁላችንን